Hello
አቤት ጤና ይስጥልን።
አለ
ከ We Plus ነበር የደወልኩት።
የ Plus Yeah
እሺ We Plus apply ባለፈው ተመዝግባችሁ ነበር።
አዎ
አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ልጠይቆት ነበር።
እስቲ አዎ፣ ቆይ አሁን እ፣ ትንሽ ቆይ ስል ደውልሽ
እሺ ከስንት ደቂቃ በኋላ ልደውልን?
አንድ ከሰላሳ ደቂቃ በኋላ
እሺ